ሄሎ
ሄሎ ሊና እሺ ይኸውልሽ ሁለት ታገኘውኝ አንዳንድ ሺህ ብር ፕሮሰስ ላይ ያለ ማለት ነው።
እህ በተመሳሳይ ቀን ነው እና ኮዶቹን ብቻ ነው የምልክልሽ ወይስ ፉል ትራንዛክሽን ነው ላክልሽ?
በቻፓ ነው የተደረገው አዎ የቅድሙ በቻፓ ነው አይደል?
የተደረገ አዎ አዎ በቻፓ በቻፓ የተደረገ ኮድ?
አዎ ሁለት ናቸው አንዳንድ ሺህ ብር እሱ አጠቃላይ አልገባልኝም ያለ ሁለት ሺህ ሶስት መቶ ነበረ እና አሁን ፔንዲንግ ላይ ያሉት የሱ ሁሉንም ፔኖች ሳያቸው ሁለት እህ ሺህ በቻፓ ነው ሶስት መቶ ነው በሳንቲም ፔይ ኦኬ። ስለዚህ አዎ ሶስት መቶ በሳንቲም ፔ እንደሆነ ሁለት ሺ እሺ ይሰራል እና እዚህ ጋር ያሳየኛል ሁለት ሺ ሁለት ትራንዛክሽን አይዲ ልኮሽልኛል አዎ።
አዎ ስለዚህ እንትን በይና እንትኖቹን ነገ ኮድ ኮዶቹን ላክልሽ አይ ቲንክ ልከሻቸዋል ይመስለኛል።
እ፣ ከላይ ሀብታም በሚል ስም የተላከው ነው አዎ አዎ በቃ እሺ እሺ እንትን በይና እኔ ቼክ እናደርጋለን እሺ ከማሳወቅ ቃል ቀናጆች በቃ ይደረግታል እሺ እሺ ቴንክ ዩ ሶ ደህና ማች እሺ